hello ጤና ይስጥልኝ ቅድስት ነኝ አቤት
ግብረ ህይወት ነኝ ከዚህ ጊበርገር ሎሌ ይዤ ነበረ እም
ትእዛዙ ላይ የ- ያዘዘው መ- አድራሻ አለም ሲኒማ ነው የሚለው ከዛ ሲደውልለት ደግሞ እ፣ ኮተቤ መድኃኔ አለም ነኝ አለ
order number ኡ ስንት ነው
ሰባ አምስት ሀያ ሶስት ስልሳ ሁለት
ሀያ ሶስት ስልሳ ሁለት እሺ የት እንዳለ ትክክለኛ ቦታውን check አድርገን አዎ ደውዬ ያስጨመር ስጠይ- ከሆነ አዎ ጠይቄዋለሁ ደውዬ በቃ check እናደርጋለን እሺ፣ ኮተቤ መድኃኔ አለም ነኝ አለ
እሺ።